ወይ በራይድ እንምጣ ቢሮ ያውቁታል። አይ ራይዶቹ እንትኑ ያውቁታል፣ ይቻላል።
ያውቁታል።
አዎ ምን እ- አይነት ሁኔታ ላይ ነው patient ያለው ግን እ?
ምን አይነት ሁኔታ ላይ ነው? እዚህ ወጥቶ ወረፋ መጠበቅ ምናምን የሚችል ሰው ነው?
ወረፋ ለዛሬ ይደርሳል። አ?
ውጤት ይደርሳል። አዎ ያው ወረፋ ሊኖር ይችላል ብዬ ነው።
አሃ። ብዙ ያቆያል።
ብዙ አያቆይም፣ ግን ወረፋ ሊኖር ይችላል።
Okay። ወረፋ ያው እዛ አልጋ ይዞ ምናምን
እ?
አልጋ ይዞ ምናምን ነው አልገባኝም።
የምን አልጋ ነው ይነሳል ሳይሆን ወረፋውን ጠብቆ መነሳት ይችላል ወይ? ኦክሲጅን ላይ ያለ patient አይደለም ወይ ልልህ ነው የፈለኩት።
Okay ይቻላል።
እንደዛ ከሆነ መምጣት ትችላላችሁ፣ ችግር የለውም። በራይድ
በቃ ራይድ ይዘን ምን ብለን ነው የምንይዘው?
ቦሌ ሯንዳ ዋሽንግተን የሕክምና ማዕከል እሺ